ሰላም ጤና ይስጥልኝ። ቤት ቤት ልክ ቤት አካውንቴ ብር ጠፍቶብኝ ሰው የምጠበቀው ማታ ይሆን system error system error ያለኝ ብሩ እየበላብኝ ነበር።
እ?
ማታ
እምቢ አለኝ።
ይህን ማታ ዛሬ
deposit አድርገህ ነው?
አይ deposit አይደለም ብሩ ቤቶች ውስጥ አለ። ጌም አሁን ስጫወትበት
እሺ እን ሲስተሙ ኢረር ብሎኝ ብሩም የወሰደ ኢረር አሁንም እያለኛል ብሩም ይወሳል።
እስቲ ስክሪንሾት አድርገህ ቴሌግራም ላይ ላክልኝ።
ይህን አካውንት ስተዲ አዎ
እሺ እሺ